ጓደኞቼ ናቸው።
ሄሎ ወይ ጤና ይስጥልኝ። ሄልፎርሳ ሰርቪስ አምሬት ነኝ። እባክዎን ነብደው
ገባሽ? በቃ
የተለማመደን ነበረ።
ስሚ ስሚ፣ እንደ ሻፈይ ሳልሆን አልቀርም። የእውነቴን ነው። ማርያምን ልታይ መሰለኝ።
ማለት ማለት
ኪን ትያለሽ? ኪን
እስቲ ጌታን በይ ኪዳነ ምሕረትን መሰለኝ። እንደ- ለዛ መሰለኝ እንደዛ የሚያደርገኝ ማርያምን፣ ወይኔ ጉዴ ፈላ። አንቺ ታካሚ ታካሚ እያልኩሽ ታስጠይ ማርያምን ለዛ መሰለኝ። ምልክቶቹን እስኪ ቼክ አድርጊልኝ እዚህ ሊገኘውን ስለማላውቀው።
እሺ በቃ ለማንኛውም በዚህ ስትቆጥሪ ስትደውይ ይቆጫል መሰለኝ ብዙ
ቻው ቻው።
ቻው እሺ